આ દુજે તમે તમારે થાય વિસ્તૃત
હેલો ሄሎ አቤት ደነሽ ሰላም እንዴት ነህ
ብር ተሳሰብ ብር ውስድራው ጠፍቶኛል
ውዝዱ አድርገህ ነበር አልገባልህም አልገባልኝም ትናንት ማታ
ኦኬ እሺ አሁን በደወልክበት ቁጥር ነው አይደለም ዜሮ ዘጠኝ ሰላሳ ስምንት ሰላሳ ስምንት ነው
እሺ ሀምሳ ስድስት
ዜሮ ሀምሳ አምስት ዘጠኝ ዜሮ ዘጠኝ ሀምሳ አምስት አ, ዜሮ ዘጠኝ ሰላሳ ስምንት ሰላሳ ስምንት ዜሮ ዘጠኝ ሰላሳ ስምንት ሰላሳ ስምንት ሀምሳ አምስት ሀምሳ አምስት ዜሮ ስድስት አምስት መቶ ብር እሺ check እያደረኩልህ ነው
እሺ
አምስት መቶ ብር ነው አይደለ hello hello hello hello hello የሰማ ነው አምስት መቶ ብር processing ላይ ነው እሺ ይገባል ለቻፓ ሰውቅ ይልሃለሁ
እሺ አሁን ይገባል ለቻፓ ሰውቅ ይልሃለሁ እነሱ ባስተካከሉ ሰዓት ይገባል በእነሱ side ነው እሺ የሚስተካከለው ለዛ ነው
ኦኬ
እኔ አሳውቅ ይልሃለሁ እሺ